ሄሎ አቤት።
ጤና ይስጥልኝ።
ኦሮሚሶ በርባኒስ
ነገ ይደውሉ። ነገ ሲደውሉ ኦሮምኛ የሚያወራ ሰው አገናኙታለን።
አሁንስ አሁን አማርኛ ብቻ አዎ፣
በአማርኛ የሚያወራ ሰው አለሽ?
እሺ።
ሄሎ አቤት። ጤና ይስጥልኝ።
ሌና ስትልኝ እግዚአብሔር ይመስገን። ምን ልታዘዝ?
ምን ፈለግ
የገባል የገባለት ሚሴጅ ቴሌዊን ጌም ይባላል።
የቅድሞ ነው የቅድሞ አለ የቅድሞ
ምን የቅድሞ ነው አለ እኔ ለማጋባት
እ፣ እኮ እሱ game ተጫውተዋል።
ይሄ ከእናንተ ነው ወይም መጋበቱ
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል።
እሺ ስንት ላይ ስንት ላይ ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ እሺ ኮከብና ሰማንያ አምስት
አዎ ከዛ ሰባ ቁጥር ተጭነው አማርኛ አድርጉ፣ ሶስት ቁጥር ለመጫወት የሚለውን ይ- ይምረጡ።
እሺ እሺ
እሺ